Hello Hello ጤና ይስጥልን እንዴት ነህ?
አለ እንዴት ነሽ?
ሄለው ከ BeU ነበር ምደውለው።
እሺ
እሺ በ order ነበር ዘጠና ሁለት ሰማንያ ዘጠኝ ሰባ አንድ order ነበር እናንተ ጋር እ እና አንድ ሰዓት ከአስር ሆኖታል እስካሁን አልሰጠውም። ከዚህ በኋላ ስንት ሰዓት ይፈጃል?
አንድ ሰዓት ከአስር አልሆነም። maybe ሰላሳ ደቂቃ ሊሆንም ይችላል።
አንድ ሰዓት ሆኖታል። ነገር ልጁ ያሳይ ከዛ ከገባለት ሊሆን ይችላል። እኛ ጋር ይኸውልሽ ረጅም ልጁ ከመጣ ረጅም ሰዓት ቆይቶታል።
okay ሲቆይ ሲታገዝ እንደዛ።
ቆይቶ ነው ለዛ ነው።
አዎ ልጁ መጥቶ order አለ ብሎ ሲመጣ የለም ብለን ረጅም ሰዓት ቆይቶታል።
okay እሺ እና አሁን እየደረሰ ነው አሁን ደርሷል። already ልሰጠው ነው።
ብትሰጠው ነው። እሺ አዎ።
ታጥቅና እሺ okay።